እዛ ከገባማ ቻው ነው ብራዘር ፈጣሪ ከረዳ ብቻ ነው እንትን የምትለው።
ሌላ Hello ጤና ይስጥልኝ አብሮ ይስጥልን።
ከቺፕቺፕ ነው የደወልኩሎት
እሺ፣ የኦ- ያልመጣ order ነበሩት አይደለ ወደ ሶስት product አራት product
አዎ አምስት አምስትን አምስት ነው okay እሺ የት ላስልክሎት ነገ መረከብ ይችላሉ
አዎ እ፣ አለም ገና የለንም አላቸው።
Okay አዎ አለም ገና እንኳን አን- እስከ ጀሞ ሁለት ብቻ ነው ከጀሞ ሁለት አናልፍም እሺ ጀሞ ሁለት ድባቤ ጋር ጠብቃችኋለሁ። ቀደም ብላችሁ ደውሉልኝ። ቤት የአለም ገና ስለሆነ እዛ እንዲጠብቃችሁ በቃሽ ትራፊኮች ስለሚያስቸግሩ ነው እንጂ እኛ የምንመጣ ነበር አውቀን ነው አሁን እሺ፣ እሺ አባ በቃሽ መልካም እሺ፣ አመሰግናለሁ።
ችግር የለም እሺ